ጤና ይስጥልኝ። ሁሉ ስፖርት ነው ባኮ የምንረዳው።
ብር በስህተት ወደ ቴሌ ብር ለማስገባት ነበረ። ወደ HelloCash ወጋገን ለሚለው ገብቶብኝ ነው እናት።
ምን ለማድረግ
ወደ ቴሌ መላኬ ነበረ። ወደ HelloCash ወጋገን ወደሚለው ገባ ተልኮብኝ ነው።
ከዝውውር ታሪክ ላይ የፎቶ አንስተው ይላኩልን።
ልኬዋለሁ እናት። ሁሉ ስፖርት ላይ ቴሌግራም ላይ ልኬዋለሁ።
በዚህኛው ስልክ ነው የላኩት
No በአስራ አምስት ቤቱ
ዜሮ ዘጠኝ አስራ አምስት ሰባ ሰላሳ ሰማንያ አምስት
ሰባ ሰላሳ ሰባ ሰላሳ
እሺ
ሰማንያ አምስት ጋሻው ዱባለ
አልመጣልንም። በእንደዛ
ዜሮ ዘጠኝ ቴሌግራም አስራ አምስት የላኩበትን ቁጥር ንገር።
በቴሌግራም የላኩለት ሀያ ሁለት ሰማንያ አራት
ቴሌግራም እኮ ነው ያልኩት።
እሺ ሀያ ሁለት ሰማንያ አራት ሰባ ስድስት ዘጠና
ተላልፎለታል። መልስ ስናገኝ እናሳውቆታለን።
እሺ እሺማ